hello ጤና hello ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
withdrawal አድርጌ approve እንድታደርጊልኝ ነበር።
እሺ ስንት ብር ነው?
ሀያ ሺ
እሺ፣ የ Best Bet ቁጥርን ንገረኝ።
ይሄው አሁን የደወልኩበት ነው።
እሺ፣ መጨረሻ ሀያ አምስት አዎ እሺ አስር ሺህ አስር ሺህ ሁለት ጊዜ ነው።
አዎ
ወደ ዜሮ ዘጠኝ ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ አምስት አዎ
ጁሪ ነኝ ነው።
hello እሺ ይቅርታ አንተን አይደለም።
እሺ እሺ
ያው አሁን ገብቷል። እሺ ቼክ አድርገው።
እሺ እሺ እሺ እናመሰግናለን። እሺ እሺ